ሄሎ ጤና ይስጥልኝ ጅል
እንዴት ዋልሽ እናት?
እግዚአብሔር ይመስገን።
ትናንት ኦርደር አድርገን ነበረ ሽንኩርት አድርጌ ነበር በዚህ ስልክ
እሺ ኮታ ልኮሎታል ነው ኮድ ተልኮልኛል ስቲል ነው አልተደወለልኝ።
በሎኬሽኑ
አዎ እንደዚህ ቆይቶ ያቅ ቢሮ አካባቢ የት ነበር ስለሆነ ሎኬሽኑ?
ልወጣ ስለሆነ ፖስታ ቤት ሄዶ ጥቁር አንበሳ
ኦኬ እሺ የድራይቨር ስልክ ልንገሩት
እሺ hello?
ንገሪ እሺ ንገሪ ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ እሺ
ሀያ ዘጠኝ
እሺ
ሀያ
እሺ ሀምሳ ሰባት መውጣቱን ግን check አታረጊም አንቺ
እኮ check አድርጌ እኮ ነው የነገርኩት። አሚር ይባላል ይደውሉለት።
እሺ እናቴ እሺ እሺ አመሰግናለሁ እሺ ይደውሉለት። እሺ እናመሰግናለን። መልካም ቀን